አለው
ሌላ ወዬ
ሀያ ሰባት ሰማንያ ሀያ ሰባት ሰማንያ ሰማንያ ምን ሆነብህ?
አይ ርዕሱ ከምግብ ቤት አዎ ስም ማን ነው?
ደግሞ ነኝ ሌላ order ደግሞ ይዣለሁ እሺ እሱም እንደዛው ነው።
አይ አይ ሌላ ተቀብያለሁ ግን ይኸኛው አልደረሰም እሺ ምግብ ቤት ከሆንክ አገናኘኝ ደግሞ
ምግብ ቤት አንተ አባ brother hello
hello፣ ጤና ይስጥልኝ ከ BeU ነበር። hello አቤት hello፣ አቤት በሰባ አምስት ሀያ ሰባት ሰማንያ order ነበረ እናንተ ጋር አዎ order ነበር
አልደረሰም ብሎ ነበር driver ኣችን። ምን ያህል ደቂቃ ይጨርሳል ከዚህ በኋላ?
አብ ዮናስ ዮናስ እስቲ ይዟ ስንት ደቂቃ ትቆያለች ከዚህ በኋላ እ ስንት ደቂቃ ነው? እሺ፣ ስንት ደቂቃ? ሁለት አምስት ደቂቃ እሺ እሺ ወንድሜ ይኸውም እየደረሰ ነው ይወጣለን።
እሺ እሺ